ሰላም ጤና ይስጥልኝ። ከላይ ነው የምደውልልዎት።
እሺ ደውለው ነበር ተቋረጠብዎት።
አዎ ማሽን በረዶ እየያዘ አስቸገረን። ድራፍት ማሽን
አዎ እኮ የተመዘገቡበትን እ ስልክ ቁጥር ይነግሩኛል? BGI ላይ የ BGI ደንበኝነት ወይም ያ።
ነንበሮትን።
ይህ ነበር። እሺ ሁለት ዜሮ እሺ
ሰባ
ሰባ ስንት አሉኝ?
ሰባ ዘጠኝ ቆይ በዛኛው ነበር መሰለኝ የተመዘገበው በዚህ ቆይ አንዴ እሺ
ሁለት ሁለት ዜሮ
እሺ ሁለት ዜሮ
አስራ ዘጠኝ
አስራ ዘጠኝ
አርባ አራት አርባ አራት
አይ ሌላ መሰለኝ ቆይ አፈላልጌ ልደውል እሺ የተመዘገበው እሺ መልክ ይደውልሽ